hello ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳው?
እንትን አምቡላንስ service ፈልገን ነበረ okay እሺ የት ወዴት ነው ከ- ከመቅረዝ ጄኔራል ሆስፒታል
እሺ ወደ ኢትዮ ኢስታንቡል ኢንተርስታንቲን አዎ።
ለአሁኑ አስቸኳይ ነው የፈለጋችሁት እህ፣ አስቸኳይ ነው አዎ እ፣ እስቲ አምቡላንሶቻችንን check ላድርግልሽ እ፣ ለስራ ስለወጡ ሁሉ እሺ አንድ እሺ እንትን ልጠብቅሽ መስመር ላይ ወይስ እ፣ ቆይ እኔ መልሼ እደውልልሻለሁ እሺ ስልኬን ይዘሽዋል አይደል አዎ ይዤዋለሁ እሺ እሺ ደውዪልኝ አደራ ምንም ችግር የለም እሺ